Hello? Hello?
Hello. ይሰማላ አዎ።
ሁሉ ስፖርት ላይ deposit እ, ለማድረግ ፈልጌ ለመጫወት እምቢ አለኝ ማለት ቴሌብር ምናምን ሌሎች አማራጮች አይመጡልኝም።
አዎ። እየሰራ ስላልሆነ ነው። HelloCash የለዎትም?
HelloCash የለኝም።
እሺ። የቴሌ ብር ስልክ ቁጥር ስጦትና ወደኛ ያስገባሉ። እኛ እናስገባሉታለን።
እሺ
09 32 ዘጠኝ ሰላሳ ሁለት
35
ሰላሳ አምስት 19 አስራ ዘጠኝ
66
ስልሳ ስድስት ይሄ ሌላ አስገባ
እም? አዎ እዚህ ላይ ያስገቡና ፍትህ አምላክ ማርዬ ነው የሚለው እዚህ ላይ ያስገቡና ያስገቡበትን ደረሰኝ ደግሞ እኛ ቴሌግራም ላይ ልኩልናል። ያውቁታል።
ቴሌግራሙ የትኛው ነው?
0978 ዜሮ ስድስት መጨረሻዋ አዎ በቃ እሱ ላይ screenshot አድርጌ እሱ ላይ ልላክ።
አዎ screenshot አድርገህ እዛ ላይ ላኩ። ፍትህ አምላክ ማርዬ ነው ስሙ።
እሺ